ጤና ይስጥልኝ ቤተክሬስ አብሮ ይስጥልን ሰላም። ዳኒ ይኖራል እንዴ?
ዳኒ እረፍቱን እንትን ብሎ ወጥቷል ቀይሮ ወጥቷል። እሺ እንትን upgrade ይደረግልሃል ብሎ የነበረ እስካሁን አልተደረገም።
ንገረኝ እስኪ አንዴ ዜሮ ዘጠኝ ሀምሳ አራት
እንቆይ ይቅርታ አንዴ እሺ አስራ ሁለት አምሳ አራት አስራ ሁለት እ ሰላሳ አንድ ሰላሳ አንድ ሰላሳ አንድ ሰላሳ አንድ አዎ limit አግዶኝ እ ያው ትላንትናም ሪፖርት አድርጌ ነበር። ጠዋትም አውርቼው በቴሌግራም ሁላ ልኬለት ነበረ። ይስተካከላል ነበር ያለ። ምንም withdraw ማድረግ አልቻልኩም።
አሁንም ዜሮ ዜሮ ነው የሚልህ
invalid amount ነው የሚለኝ። balance አለኝ ግን በቃ withdraw ለማድረግ invalid amount ነው የሚል limit ሲያግድ የለም መቶ ሺህ ብር ምናምን ስተዋጭ እሺ እሺ ቆይ እና- ድጋሚ ላሳውቅልህ እሺ ልኮለታል ለአለቃችን እና እ እ ድጋሚ ል- ላስታውሰው ይቅርታ እስኪ አሁን መልሼ በስልክ ልደውልልህ upgrade አዎ ይደረግ አዎ አሁን እሺ።
አሳውቅ። እየተበላን ተቸገር ነው እኮ ካልወጣ ነው።
እሺ እሺ ይቅርታ እሺ አሁን እሺ፣ እ- እሺ።
ድጋሚ እጠይቅልሃለሁ እሺ እሺ እህቴ፣ እሺ መልካም ቀን እሺ